እ።
Allô hello Hello
አቤት ጤና ይስጥልኝ
አብሮ ይስጥልኝ
ከድር አጋር ነበረ ምደውለው
እሺ ሰላም ድር አጋር ላይ ተመዝግበው ነበረ
አዎ ማታ ላይ ነገ እንትን ያል ነበር ምን አለኝ
አዎ ትላንት እንትን ብያለሁ
ተመዝግበዋል ትናንትና አዎ አዎ አዎ እሺ በ SMS የቪዲዮ link ልከንልዎታል
እ
በ SMS የቪዲዮ link ልከንልዎት ነበረ ቪዲዮውን አይተውታል
እ
ስልጠናውን መሰልጠን ይፈልጋሉ
አይ እ ያው ስልጠና ካለው እንኳን ትንሽ እኛ ወደዛ እንትን ስለን ወደ ክፍለ ሀገር ስለሆነ direct እንትኑ የስራው እንትን በእንትን ጠይቀን ካልሆነ በቀር እ ወደዛው ለመምጣት እንኳን ሊያዳግተን ይችላል።
ባሉ- ባሉበት ሆነው ስልጠናውን መውሰድ ይችላሉ።
እም፣ ክፍለ ሀገር ለምሳሌ ነው ፍኖተ ሰላም ነው።
የት ሀገር ነው ያሉት?
ፍኖተ ሰላም ፍኖተ ሰላም
Okay። ኢንተርኔት ይሰራል እዛ አካባቢ? ኢንተርኔት ይሰራል እዛ አካባቢ?
ኢንተርኔት እ፣ አሁን አጋጣሚ ስልኬ ትንሽ ተበላሽቶ ይሰራል፣ በጣም ይሰራል። ግን ሰ- ሰሞኑን ስልኬ ተበላሽቶብኛል። እ፣ በዛ ከሆነ በ brother ስልክም ልማት እችላለሁ።
Okay በቃ እሺ። ሲያስተካክሉ ይደውሉልን እና ስልጠናውን ይጀምራሉ።
እ- እሺ፣ ይህን ስልክ ሊያዝ አዎ ያዝ።
እሺ፣ እሺ፣ እሺ።
አመሰግናለሁ።
እሺ አመሰግናለሁ።